ሄሎ ሄሎ
ሄሎ
ሄሎ ጤና ይስጥልኝ
አይ
ከ We Plus Solution ነበር የደወልኩት።
እ ከ We Plus Solution
እት
ባለፈው We Plus Solution app ላይ ተመዝግባችሁ ነበር።
ሄሎ ሄሎ ማን ልበል?
ከ We Plus ነበር የደወልኩት።
ወይ ስለት We Plus We Plus Solution ባለፈው app ላይ ተመዝግባችሁ ነበር። We Plus Solution
ምንድን ነው?
እ አስታወሽ? We Plus አይ Solution አላስታወስኩም። ቆይ ሌላ ጊዜ ደውይልኝ።
እሺ